መቼ ነው ዛሬ ነው ነገ ነው አይንሽን የማር መቼ ነው ዛሬ ነው ነገ ነው አይንሽን የማር የፍቅርሽን ምስል በግንባር አትሜ የፍቅርሽን ምስል በግንባር አትሜ እየባሰ ሄደ ጠናብኝ በሚል እንግዲህ ጀመረኝ ሊለኝ ከፋ ከፋ እንግዲህ ጀመረኝ ሊለኝ ከፋ ከፋ በሽታዬን የሚያውቅ አስታማሚ ጠፋ መቼ ነው ዛሬ ነው ነገ ነው አይንሽ መቼ ነው ዛሬ ነው ነገ ነው አይንሽ ተፈጭቶ የሚበላ ሞልቶ ጥራጥሬ ተፈጭቶ የሚበላ ሞልቶ ጥራጥሬ ደፋ ብያጥራለሁ ከንፈር ነው ችግሬ እድል የመጥመሙ የመወላገዱ እድል የመጥመሙን የመወላገዱ አንቺን የመሰለ አይሄድ በመንገዱ መቼ ነው ዛሬ ነው ነገ ነው አይንሽን የማየው መቼ ነው ዛሬ ነው ነገ ነው አይንሽን የማየው መቼ ነው ዛሬ ነው ነገ ነው አይንሽ ማየው መቼ ነው ዛሬ ነው ነገ ነው አይንሽ ማየው የመንገድ ላይ ቆሜ አንቺን እንዳገኝ የመንገድ ላይ ቆሜ አንቺን እንዳገኝ በሀሳብ ስዳስስሽ መሽቶ ንጋብኝም ወድጃልተለየሁ ግድ ይዞኝ ነው እንጂ ወድጃልተለየሁ ግድ ይዞኝ ነው እንጂ ናፍቄሽ መሞት